ሊወጣ ሚኒስትር ሊንግስት ቤት ቃል ኪዳን የምንለብተው እንትን ነበረ። ቅድም የውሻውን ኬኖ ጭኖ እንትን ጭኖልኝ ነበረ። ቨርቹዋል ጌሙ እኛ እንትን ያለው ያኛውን ነው ኬኖን ነበረ።
እሺ አንዴ መስመር ላይ ጠብቁኝና ላገናኙት።
እሺ እሺ፣ ማን ልበል? ይቅርታ።
ያሬት ጭሮ እሺ አንዴ ጠብቁኝ። እሺ እሺ እና- ብራ-
Hello ወይ ወንድሜ ያቤት ሰላም ነው?
አለን ይመስገን። እንትን ነበረ እሺ የኳሱን ነበረ keno ነበር የፈለግ ነው እ ኬኖ ማን ልበል? ሶሪ ያ- ያሬት ጭሮ አሁን ተጭሮልኝ ነበረ። የውሻው ሆነ ታውቃለህ።
Okay እኛም እሱን ፈልገው ደግሞ- መቀየር እንችላለን። ምን ላድርግልህ? ምን ይሆንልህ?
ኬ- እንትን አድርግልኝ እ፣ ውሻውን እንትኑ ውሻውን ኬኖ ይሁንልህ?
ኬኖ ኬኖ ኬኖ ከይኖ አዎ በቃ ያው ቀይር ይላል። ቼክ አድርጎን ትንሽ እሺ እሺ ወንድሜ